ጤና ይስጥልኝ አንስቴ ሄደን የባኮ ምድርዳው
አብሮ ይስጥልኝ ዌይቲንግ ገብቶልኝ ነበረ እንትን አመል አመልክቼ ነበረ።
እሺ ደንበኛችን አዎ የደወልኩሎት ነበር። ስም እዛም ላይ ሰኢድ መሀመድ ነው የሚለው ሰይድ ሰኢድ ከበደ ከበደ ነው የሚለው።
አዎ፣ ምናልባት ሌላ ስም የለውትም እዛ ቤቲንጉ ላይ የተላከልን ስክሪንሻት እንደዛ አይነት ስለሆነ ነው።
አይ የለም።
አይደለም አዎ።
እሺ ማግኘት አልቻልንም። እ- እዛ ደውለው ድጋሚ እንዲልኩልን ማሳወቅ ይችላሉ።
ከማን ጋር እ፣ Jambo Bet ጋር
okay ብነግርሽ እኔ ያለ እንትኑ መጻፍ ከቻልሽ እ፣ text አይ text ኡ ሳይሆን የሚያስፈልገን ደንበኛችን ግዴታ screenshot መሆን ስላለበት ነው።
ህም፣ ወይም ደግሞ በስልክ በሌላ ስልክ አንስተው መላክ ከቻሉ እንደሱ ይቻላል። ፎቶ አንስተው መላክ ከቻሉ
በ text ነው በቴሌግራም ይላክላችሁ።
በ Telegram Telegram ቁጥር ነግሮትና በቴሌግራም ይልኩልኛል።
ንገሪኛ ቁጥሩ።
እሺ ዜሮ ዘጠኝ ዘጠና ሁለት
እሺ አስራ ሶስት
እሺ ዜሮ አንድ ሀምሳ አምስት
okay እሺ ይላኩልን ስሞትን የሚጻፉበትን እንድንለየው።
okay እሺ መልካም ቀን ልሎት ስለደወልን አመሰግናለን።
እሺ